ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ሰላም ነው።
አለን እግዚአብሔር ይመስገን።
አሁን ደስ ቢልሽ እ?
ደስ ቢልሽ withdraw ያደረጉት ብሩ አልገባም ቴሌብር እሺ መቼ ነው withdraw ያደረግከው?
ጠዋት ነበር።
እሺ ይሄ ነው የቤት ቤት ቁጥር አሁን የደወልክበት?
ይህ ስልክ ነው እሺ ስንት ብር ነበር?
አስራ ስድስት
ስንት?
አስራ ስድስት አስራ ስድስት ሺህ አዎ እሺ ትንሽ ጠብቀኝ መስመር ላይ እሺ።
አየሁ።
ሄሎ
አዎ ሄሎ ወደ ቴሌብር ነው አይደለ?
አዎ እሺ አሁን confirm አድርጌልሃለሁ። እሺ ይገባልሃል። hello ወደ ቴሌብር ይገባል አሁን confirm ስላልተደረገ ነው የቆየብህ።
እሺ።
እሺ እሺ እናመሰግናለን። መልካም ቀን።